Aló, hello.
ምን ልርዳዎት? ለመያዝ ስሞትን እንዴት እንዴት ነሽ አማኑ?
እግዚአብሔር ይመስገን። ምን ልርዳዎት?
ማታ ከምሽቱ አንድ ሰዓት እ፣ ከምናምን ላይ ብር እ፣ ልኬ አልገባልኝም። ዘጠና ሰባት ብር የቀረበ ምስጋናችሁን አመልክተው ነበር እኛ ጋር ደውለው
አልመለከትኩኝም። ያው ግን text ልኬላችሁ ነበር ቴሌግራም ላይ እሺ ትላንት ከየት ወዴት ነበር ያስተላለፉት?
ወደ ኪዩክ ነበረ ሲቪ ብር ወደ ኪዩክ ነበረ ከሲቪ ብር ወደ ኪዩክ ቤት አ፣
ዘጠና ሰባት ብር ነው ያሉኝ። ለመያዝ አ፣ ከነ ተቆራጩ ማለት ነው። አንድ ላይ ዘጠና ሰባት ብር ከሰላሳ አምስት ሳንቲም ነው ምናምን እሺ ለመያዝ ድረስ ሰሞኑ ማለበት
በሺዳ አባብያ ባገሩ ስልክ ቁጥር የተላከበትን ቁጥር ልንገርሽ
እሺ እንዲያሉኝ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ ዘጠኝ ሰላሳ ዘጠኝ ሰላሳ ስምንት ሰላሳ ስምንት ሰላሳ ስምንት ሰላሳ ስምንት አ፣ ቴሌግራም ላይ ደግሞ Black ማስሪ የሚለው ላይ message ኡ ልክ ይሆነ እሺ እንድንለየው ስሞትና ስልኮትን ከስር ይጻፉበትና ለይተን እንጣቅ።
ለምን አለው በቃ ከዚህ በፊት የምልክበት ነው። Black ማስሪ ይላል እሺ ሁሌ ሁሌ የምልክበት ነው። እያዝብኝ እሺ ለመያዝ እናይለሳለን። ታይቶ ሲያልቅ እ፣ ደውለን እናስታውቅበታለን።
እናንተ አትደውሉማ። ሁሌ ለምን?
እየደወል እየደወልኩኝ በየጊዜው የምሰድባችሁ እኮ እኔ ነኝ። ለማስታወስ ያክል እንኳን
እሺ ለመያዝ ሲስተካከል በእኛ በኩል ካስተካከል ነው ደውለን እናሳውቆታለን።
okay፣ እሺ።
እሺ ሌላ ምረዳውስ ነገር አለ?